አሁን አሁን መንቀር አለብን።
ሄሎ
ዳኒ ሄሎ፣ ወይ ዳኒ ወየ ወየ፣
እ የዓርብ ጠዋት የዓርብ ጠዋት እ፣ ከሰዓት ስ- ሰ- ስድስት ተኩል ላይ ብትገኝ።
ዓርብ ስድስት ተኩል አዎ ያኛው ስምንት ሰዓት ስላለ አንድ ላይ እ፣ ይህ ምን ነው ምሳችን ብንበላበት እ፣ ካሌ በልት ስድስት ተኩል እስከ ሰባት ሰዓት እ፣ በልታ አትጨር አድርስ ሰባት እሺ፣ ሰዓት sharp ሰባ- ሰባት ደርሳለሁ በቃ።
sharp አንተ እሺ። እንደ እኔ ሁሌ ቅርብ አይደል እንዴ? የቀ- የፈጠነ ነው መጣው እኮ እሺ እንደ እንደ ሀሳብ እንዳይገባ
እሺ